ሄሎ ሄሎ
ቦነስ ነበር የወደቀ።
እሺ cashier code ኡን ንገረኝ።
አ cashier code ኡን ንገረኝ።
አስራ ሶስት አስራ ሶስት ሀምሳ አራት ሀምሳ አራት ዘጠና ዘጠኝ ዘጠና ዘጠኝ ሰላሳ በአንድ
ቦነስ የለውም። አምስት ጨዋታ ቀይ በበረርክ